number straight ቤቴ ነው የምንወጣው።
እንዴት ዋልሽ? ቤት ሰላም ነው?
ሰላም አሁን አራት ሺህ ብር በዚሁ ስልክ ወደዚሁ ቴሌ ብር ስልኬ withdraw አድርጌ ከእናንተ confirmation ይጠይቃል።
እሺ፣ አዎ ችግር የለውም። እሺ፣ አደርግልሻለሁ።
አንድ ደ- አንድ ደግሞ ትላንትና እሺ፣ አምስት ሺህ ብር withdraw አድርጌ ወደ አቢሲኒያ ባንክ account እስካሁን አልገባም።
እሺ፣ ሁለቱንም check አደርግልሻለሁ።
እሺ እባክሽ።
ዜሮ ዜሮ ስልሳ ሁለት ሰባ ስልሳ አምስት አዎ አዎ እሺ፣ ይሄኛው ገብቶልናል። ያኛውን ትላንትና ነው ያልከኝ።
ትላንትና ወደ አቢሲኒያ account በዚህ ስልክ ነው አይደለ?
አዎ ስንት ብር ነው?
አምስት ሺህ ብር
ሁለት ሺህ አምስት መቶ ሁለት ሺህ አምስት መቶ
አይ ነው አምስት ወይስ ሺህ ብር።
አንዴ ነው? አምስት ሺህ አንዴ ብር አምስት ሺህ ብር አዎ
ወደ ሚካኤል ሲራቅ ግርማ።
አዎ
እሺ፣ አቢሲኒያ ነው ያልከኝ።
አዎ
እሺ። okay ቆይ okay yeah እሺ፣ እሱን ሪፖርት አደርግልሃለሁ። እሺ ለቻፓ still process ላይ ነው ያለው፣ ግን ያስገቡታል አሁን።
እሺ thank you እሺ እሺ፣ መልካም ለሁለት